ሌላኛው መረጃችን በጦርነቱ ምክንያት hello።
የነበረው የመቀሌ ኢንዱስትሪ ፓርክ መልሶ hello።
ማቋቋም እኔ
ጀምር እ?
መደናገጡን አይሰማም።
አሁን ይሰማል።
እሺ ምን ልርዳዎት?
ምንድን ነው ይሄ ማለት ነው?
ብሊንግስቶን ነው የደወሉት።
እ? እ?
Flintstone ነው የደወሉት።
Flintstones አዎ ቤት መግዛት እኮ ፈልገው ነው።
የሆነ ማ- ማስታወቂያ ሰምቼ ነው ሬዲዮ ላይ።
እሺ ቤት መግዛት ፈልገው ነው።
አይ አክሲዮን ግዙ ምናምን ነው የሚለው።
አክሲዮን መግዛት ፈልገው እም፣ እሺ ይችላሉ። የት አካባቢ ነው እርስዎ?
ጎተራ ኮንዶሚኒየም okay እ አሁን ስልኮትንና ስሞትን ይዝና
እም፣ ሐምሌ አንድ ነው ሽያጭ ምን ጀምሮ ሐምሌ አንድ ደውሉትና አቅራቢያው የሚገኝ ቢሮ ቀርበው ሙሉ information አግኝተው ግዢ ይፈጽማሉ ማለት ነው።
እሺ በጣም ጥሩ።
ስሞትም አስታውሳችሁ አልበል።
ትደውላላችሁ?
አዎ እኛ እንደውሎታለን። ስሞትም አልበል።
ተክሌ እሺ አቶ ተክለ ማስታወቂያችንን ከምን ሰምተው ነው?
ከሬዲዮ
እሺ እንደውሎታለን።
እሺ እናመሰግናለን።
እሺ፣ ቻው።